ጤና ይስጥልኝ ሁሉ ስፖርት ተባኮ የምንወደው ጤና ይስጥልኝ።
ሁሉ ስፖርት ተባኮ የምንወደው እ እንትን ደብር ልኬ ነበረ ያው ቅድም እናስተላልፍላችኋለን ብለን አልተላለፍልኝም ብዬ ነበር። የሚመስለው ቴሌግራም ላይ መልስ ይጠብቁ፣ ስናገኝ እናሳውቆታለን እዛ ላይ።
OK፣ ከዚህ አይ አሁን እኮ ከአሁን አሁን ደግሞ አሁን እየተጠቀምኩ እያለ withdraw ሳረግ ግን ቶሎ ተስተካከለልኝ። ግን የቅድም ግን ስራ አልተስተካከለልኝም።
ቶሎ ተስተካከለልኝ ማለት
ይሄ ቅድም ያስ ቅድም ያመለከትኩት አልተስተካከለልኝም። ግን አሁን ድጋሚ ተሳስ- ድጋሚ ግን pending ይዞብኝ ቶሎ ተስተካከለልኝ። ያኛው ቶሎ አልተስተካከለልኝም ነው አስፈልጌ ነው ይሄኛው በዚህ ስልክ ቁጥር
ቴሌግራም የላኩበትን ቁጥር ይንገሩኝ።
አስራ ዘጠኝ አስራ ስምንት ሰባ ዘጠኝ ሰባ ሰባት አስራ ዘጠኝ
አስራ ስምንት ሰባ ዘጠኝ ሰባ ሰባት
ዮዮ የሚለው ነው።
አዎ የዮ የሚለው
ቴሌግራም ላይ እናሳውቆታለን። በትዕግስት ይጠብቁ።
እሺ እሺ እሺ እንዳልከኝ በቃ